ጤና ይስጥልኝ። ቻፓ ምን ልርዳዎት?
ብር deposit አድርጌ ነበር እና አልገባልኝ።
ምን create አድርጌ
ብር deposit አድርጌ ነበር።
transaction message እና ስልክ ቁጥር ቴሌግራም ላይ ላኩልኝ።
ቴሌግራም ምን ላይ?
በዚህ ስልክ
በሰማንያ ዘጠኝ አስራ አንዱ
አሁን በደወሉበት
ቴሌግራም የቴሌግራም ቁጥራችሁ እኮ አለኝ፣ ግን ማ- ማ- ማንም አያናግረኝም እዛ ላይ።
ምን አለኝ
የቴሌግራም ቁጥራችሁ አለኝ፣ ግን ማንም አያናግረኝም እዛ ላይ።
ይላኩልና እንትን ስናገኝ check አድርገን እናሳውቆታለን።
እሺ፣ አስራ ሁለት ቤት ነው አይደለ?
አሁን የደወሉበት ስልክ
አአ የምልክላችሁ አስራ ሁለት ቤቱ ላይ ነው ወይ ነው ቴሌግራም channel- እ
ቴሌግራም ቻናላችሁ አስራ ሁለት ቤት ስልክ ነው ወይ?
አይሰማም፣ ይቅርታ።
ቴሌግራም ቻናላችሁ አስራ ሁለት ቤት ስልክ ነው ወይ?
ቻ- አሁን የደወሉበት ስልክ አለ አይደለ?
አዎ save ያድርጉትና ወደዛ ቴሌግራም account ይላኩ።
እኮ ሰማንያ ዘጠኝ አስራ አንድ ላይ ነው የደወልኩት እኮ ነኝ።
አዎ ሰማንያ ዘጠኝ አስራ አንድ okay። እ ይቅርታ በጣም ልንገሮት ዜሮ ዘጠኝ ስልሳ ዜሮ ዘጠኝ ስልሳ
አንቺ ነገር ዜሮ ዘጠኝ ስልሳ
ሰባ ሁለት አርባ ሁለት ሰባ ሁለት
ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት አዎ አዎ እሺ